Avec, récemment ይሰማል ስላና ከበጣል ለቤት ቤት ገንዘብ ይስሩ አድርጌ እስካሁን አልገባልኝ ነበረ እና በዚህ ቁጥር ብልብል ነው ወጪ ነው ያደረጉት?
አዎ ዊዝድሮ አድርጌ ነበረ በምን ባንክ?
በቴሌ ብር ነበር እሺ፣ የቴሌብር ስልክ ቁጥሮትን ይነግሩኝ።
ይህ ቁጥር ነው ሰላሳ ሰባት እሺ፣ ሰላሳ ሰባት ሰላሳ ስምንት
ሰላሳ ስምንት ስልሳ ሁለት አርባ ሶስት ስልሳ ሁለት አርባ ሶስት እሺ፣ አንዴ አንዴ ስልክ ያደረኩት ነው መሰለኝ፣ ጠብቆኝ
አብያተርን ያናግሯቸው ወደ ተመልሷል። አዎ ተመልሷል፣ ያናግሯቸው ዜሮ ዘጠኝ ሰባት ዘጠኝ ይዟል።
መቼ ነው ወጪ ያደረጉት?
ትላንትና
ዘጠና ዘጠኝ ስንት ብር ነው?
አርባ ሁለት አስራ ሰባት ሺ ስድስት መቶ ብር ስንት አሉኝ?
አስራ ሰባት ሺ ስድስት መቶ ብር አስራ ሰባት ሺህ ስድስት መቶ እ
አስራ ሰባት ሺህ ስድስት መቶ ነው ያለው?
አ
እሺ አንዴ